ጣለሁ አለ።
ጤና ይስጥልኝ አርፌ ሳምራ እመጣለሁ።
እኮ ምን ልርዳው?
ሄሎ ሄሎ ጤና ይስጥልኝ።
ሳምራዊት አ- አዎ አሁን ደውዬልሽ ነበረ check አድርጌ የለም።
check አድርገውት አልገባለትም ወደ ሁሉ አዎ ስፖርት።
አዎ እሺ ስለዚህ ሁሉ ስፖርትን ትንሽ ይጠብቁትና ካልገባ ሁሉ ስፖርትን active እንዲያደርጉሎት ያናግሯቸዋል። ወደ ሁሉ ስፖርት መልሰነዋል እኛ ብሩን።
okay፣ እሺ እሺ ደንበኛችን፣ ሌላ ምረዳውት ነገር ይኖራል?
የለም። አመሰግናለሁ።
እሺ ደንበኛችን፣ እናመሰግናለን። መልካም ቀን ይሆንልዎት።